hello hello hello hello ጤና ሄሎ ይስጥልኝ ሀሚድ ነኝ ምን ልርዳ
Best Bet እዚህ ጋር win አድርጌ ነበር እና አልተለቀቀልኝም።
win አድርገህ እሺ cashier ቁጥሩን ንገረኝና check ላድርግልህ
okay፣ cashier ቁጥር ማለት
ከስር ከላይ ያለ?
barcode barcode ኡ ስር ላይ ነው የምታገኘው multiple ምናምን የሚለው ጋር ያለው ነው።
እህ ምን አልከኝ multiple ምናምን ብሎ የሚጽፈው ነው።
ከስር አለች cashier code ብሎ ራሱ ሰባት digit አለች ወይ ስምንት ስምንት digit ስምንት እሷ digit ነች አ እሺ፣ አስራ ሶስት እሺ
ሀምሳ አራት እሺ ሰባ ስድስት ስልሳ ስምንት 36 68 ሰ- ሰባ ስድስት ሰባ ስድስት እሺ እሺ እሺ።
hello
አቤት አቤት።
win ነበር አልተለቀቀልህም አዎ፣ አልተለቀቀም።
እሺ check አድርጌው ሪፖርት አደርግልሃለሁ እሺ ከትንሽ እሺ።
ትንሽ ቆይቶ እንትን ይልልሃል እሺ፣ ይስተካከልልሃል እሺ፣ አመሰግናለሁ።
እሺ እሺ መልካም